أنا السلام عليكم بابا ምን ደርሰዋል?
መኪና ቲክቶክ ላይ አይቼ ነበር እና ምንድን መኪና ነው ያለው?
ምን አይነት መኪና?
አቶዝ ነው አይደል ያየሁት?
አቶዝ አቶዝ የለን ዞታይ ነው ያለን። አሁን ላይ እህ ዞታይ ነው ያለን። ዞታይ ቱዌሮስ ነው ያለን። አቶዝ የለን።
ስንት ነው?
አንድ ሚሊዮን አንድ መቶ ሺህ ብር በባንክ ከሆነ ሁለት
በባንክ
አዎ
ማለት በባንክ ምን ያህል ነው ቅድሚያ ክፍያ?
ባንክ አራት መቶ ሺህ አራት መቶ ሺህ አ- አ- አራት መቶ ይወጣለታል። ስድስት መቶ ሺህ ከፍሉናል።
እ
አምስት ባንክ እናያይዝልዎታል። አምስት መቶ ሺህ ባንክ እያያዝልዎታል።
አምስት መቶ ባ- ባንክ ስታስይዙልኝ እኔ ስላለሁ ስድስት አዎ፣ በባንክ ከሆነ በ cash በ cash ከሆነ አንድ ሚሊዮን ብር እ መኪናው አዲስ ነው ወይስ የሰራ ነው። አቡነ ቤት ሞዴል ሁለት ሺህ አስር ነው የሰራ የሰራ መኪና ነው።
የሰራ መኪና ነው? ለስራ ይሆናል?
አዎ አ- ride መስራት የሚችል መኪና ነው።
አድራሻችሁ የት ነው?
መስቀል flower እና ፓስተር እንገኛለን። ሁለት branch አለን አዲስ አበባ ላይ አይደለ
አዎ።
እ መስቀል ፍላወር የቱ ጋር
መስቀል ፍላወር ናዝራ ሆቴል ፊት ለፊት እንገኛለን። ግን ዞታይ የሚገኘው ፓስተር branch ኣችን ላይ ነው።
እህ እህ ፓስተር እም።
እሺ